አይረዝም አልረዘመም። ቆየውን ከተቆረጥኩት ግን አልረዘመም።
Hello ጤና ይስጥልኝ።
አብረሽ ስልክ ከ BGI ኢትዮጵያ ነበር የምደውለው ደንበኛችን።
OK እሺ አሁን ደውለው ነበረ ተቋረጠቦት።
አዎ ደውዬ ነበር አዎ ቤቶትን እየፈለግኩሎት ነበረ። የት አካባቢ ነው የሚገኘው?
ቦሮ ፖሊስ ጣቢያው ፊት ለፊት
እሺ፣ ትንሽ ይጠብቁኝ።
እሺ
እሺ፣ የእርሱን ስም ማን አሉኝ?
የኔ ስም ካሳዬ ነው እንትኑ ግን ንግስ ፍቃዱ ግን ተስፉ ገመች ነው የሚለው ካሳይማ የእርሱን ችግር የለውም።
ካሳዬ ካሳዬ አየለ
ቁጥር የደወልበትን ልመዝግበው።
አዎ አስራ አንድ ሰባት ሰባት አስራ ስምንት ስልሳ
እሺ ቴል ነበረትንም አንዴ ደግመኝ ይቀሩኝና ልመዝግበው።
እሺ እሺ ዜሮ ዜሮ እሺ
ስልሳ
እሺ ስልሳ ስድስት ስልሳ ስድስት
ሰባ ስምንት ሰላሳ ዘጠኝ ሰባ ስምንት ሰላሳ ዘጠኝ ሰላሳ ዘጠኝ አዎ እሺ እንደነገሩኝ ከሆነ draft machine እ፣ ነው አይደለ? ይሰጡታል ተብሎ የነበረው አዎ
ውል ተፈራርመው ጨርሰው ነበረ።
አዎ
እሺ ደንበኛችን ምናልባት ውል ውል እየተፈራረሙ ምናልባት እ፣ process ኡ ካላለቀ ብዬ ነው የጠየኩት።
አይ ተፈራርመን ጨርሰን እንዲያውም የገና እኮ ባለፈው አመት አሀ።
ለበዓል ይደርሱላችኋል አንድ ሳምንት ብቻ ታገሱን ተብለን ነበረ
ማን ለማን ነበር እንደዛ ያሉት?
ዮ- ዮ- ዮናስ ነው ምናምን ጣ ልጅ
promoter ኦት ነው የውርቅ የመጣ አዎ promoter ኦቹ promoter ኦቹ አዎ
እሺ ደንበኛችን የቤቶት ስም ራማ ሆቴል ነው አይደል የሚባለው ራማ ሬስቶራንት ሬስቶራንት?
አዎ ራማ ባርና ሬስቶራንት ስለሆነ ያሉት
እሺ ደንበኛችን ጥያቄዎትን ወደ የሚመለከቱ አካል አስተላልፍሎታለሁኝ የሚመለከቱ አካል ጥያቄዎትን አይቶ ምላሽ የሚሰጡት ነው የሚሆነው። በትዕግስት ጠብቁ።
እሺ አመሰግናለሁ አይ ይሄ ነው በቃ ያለው ነገር እሺ ስለደወሉ እናመሰግናለን።
ምናልባት አሀ።
እሺ ምናልባት ማይሰጠን ከሆነ የምንከራይበትን መንገድ እንድናመቻች ቢነገረን ግን ጥሩ ነው ውጤት
እሺ ደንበኛችን ጥያቄዎትን አሁኑን አስተላልፋለሁኝ።
እሺ እሺ እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀብሉ። መልካም ቀን
ወይ መልካም ቀን ይሁንልዎት።